ሄሎ ሄሎ፣
አቤት፣ ሰላም ጤና ይስጥልኝ።
አብሮ ይስጥልህ ጋዲሳ tutorial እ ጋዲሳ ቱቶ ጋዲያ
ከ We Plus Solution ድርጅት ነው የምደውለው።
እሺ፣ Plus Solution Provider የሚል መተግበሪያችን ላይ አገልግሎት ለመስጠት ተመዝግበው
እ We Plus Solution Provider የሚል application ኣችን ላይ አገልግሎት እሺ።
ለመስጠት ተመዝግበው ነበረ።
Okay፣ አሁን ላይ አገልግሎት መስጠት ስለጀመርነን ያለምንም እሺ።
ወጪ ከተጠቃሚዎች ጋር መገናኘት እንደሚችሉ ልንነግሮት ነው የደወልነው።
እሺ፣ እሺ፣ እንዲሁም We Plus Solution User መተግበሪያ አለን። እሱን መተግበሪያ አውራጁ የሚሰጡቸውን አገልግሎት መመልከት ትችላል።
እሺ፣ ከዛ በተጨማሪ ሌሎች አገልግሎቶች አሉ እንደ ትራንስፖርት እ አራት በላይ አገልግሎቶች እንዲሁም ከሶስት መቶ አርባ ዘጠኝ በላይ game ኦች አሉ። እነሱን መጫወትም መገልገልም ትችላላችሁ።
Okay። ምን app app ነው? link ምናምን።
Application ነው። እ፣ ስሙን እሺ።
Text እናደርግልሽ እንችላለን።
በቃ text አድርግልኝና እሺ፣ መንገድ ላይ ስለሆንኩ check አደርገዋለሁ።
እሺ፣ እሺ። መልካም ቀን ይሆንልሽ። እናመሰግናለን።
እሺ፣ እሺ።